hello
አቤት አቤት ጤና ይስጥልኝ
አብሮ ሰላም ነው።
ሰላም ሰላም
እ ጫማ ይዘን አልደረሰንም ነበር።
እሺ እ ድጋሚ ልመዝግቦት እ ከዚህ በፊት መች ነበር ያዘዙት
አይ ቆይ ወር ሊሆነን ነው። ሁለት ጫማ ገባ፣ አንዱ ከዛሬ አልገባም።
እሺ ማን ልበል ስሞትን ስዕል ተሰማ
ማን አሉኝ ስዕል
ስዕል ተሾመ
ተሾመ እሺ በዚህ በዚህ ስም ነው የተመዘገበው አዎ በሁለቱም የተመዘገበ
እሺ ስዕል ተሾመ ምንድን ነበር ያዘዙት ጫማ ጫማ
ስንት ጊዜው ነው
ወር በቃ ወር
እሺ እሺ ስለዚህ ከዚህ ላይ ከጫማው ጋር አንድ ላይ ሌላ ያዘዛችሁት ነገር ነበረ እሱ ደርሷል አይ ሶስቱን ጫማ በአንድ አውርደን ሁለቱ ጫማ መጣ፣ አንዱ አልመጣም እስካሁን።
እሺ አመለክታለሁ እኔ ለሚመለከተው ክፍል እ፣ ከዛ በኋላ መልሰው ይደውሉሎትና ያስታውቁታል እሺ እሺ
እሺ እናመሰግናለን እሺ፣ እኔም አመሰግናለሁ።